ጤና ይስጥልኝ ከቪዛ ኢትዮጵያ ነው የምንደውለው። አሁን ደውሎ ተቋርጦ ነበር።
አዎ ከመናገር አለ
ሄሎ ከሉባት ነው የምንደውለው። ሉባት ፉድ ዞን መቀሌ።
እሺ
እ፣ ጎ- ጎ- ጥገና ፈልገን ነበር። ጎሚ ነው ተበልቷል መሰለኝ።
እሺ ቢጂ አይዲ ዌቲን ነምበር ይነግሩኛል ደንበኛችን?
እ ቢጂ አይዲ ዌቲን ነምበር ይንገሩኝ።
ቲን ናምበር አዎ የቤቶትን
የቤተሰብ ቲን ናምበር